ሬጅስተር ማድረግ ሄሎ የእህል ሰላም ነው።
ሰላም ጤና ይስጥልን ቤት ቤት
በፖዝ አስገብቼ ቅድም ላኩልኝ ብላችሁኝ ልኬላችሁ ነበር በቴሌግራም ስሪካሳ ማን ልበል ቴሌግራም ስምን
ያሩል።
እሺ ጠብቀኝ እሺ አንዴ መስመር ላይ ቼክ ላድርግልክ እሺ ውዴ
ያሮል ነው ያልከኝ አ፣ ያሩል አ፣
ያሮል አ፣ እሺ መቼ ነበር ቀኑ ቀኑ መቼ አንደኛ- ነበረ ስድስት መቶ ብሩን ቅድም ላይ ነው እሺ
እ, ሁለት ሁለት መቶ መቶ ሰማንያ ማ- ማታ ስድስት ሰዓት ላይ
እሺ በቃ እናሳውቅልሃለን እሺ
Okay። ድጋሚ መደወል አይጠበቅብኝም።
አዎ
ኦኬ።
ትንሽ ጠብቀን እሺ